ተኝቷል መሰለኝ እሱ ራሱ እንቅልፍ አራት ፕሮዳክት ነው የማስገባው። በስመ አብ አስተካከለው። አየሽው ገብቶ ያልሆነ ቁጥር ጽፏ ገብቶ አስተካከለው። Hello hello፣ አቤት።
ሰላም ነው። ከችፕችፕ ነበር ምደውልልዎት።
እሺ።
ይቅርታ ነገ የሚመጣ product ነበሮት።
አዎ።
የት ነበር location የሞሉት?
Saint ገብርኤል ሆስፒታል አውራሪስ ጋር ሀያ ሁለት ማለት ነው።
ሀያ ሁለት አዎ።
እሺ፣ እሺ ነገ ቅዱስ ይመጣል።
ገብርኤል ሆስፒታል። እሺ፣ እሺ፣ መልካም ቀን።
እሺ።